ቬሬሊት ነው በኮምነድ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አሁን ደውዬልሽ ነበር ካርድ ጨርሶ ነው እሺ ደንበኛችን
እና ከቴሌ ብር ወደ አሪስቴ በአሪስቴ በኩል ወደ ኪዩት ብር ገንዘቡን ላኩትን አየር ላይ ቀርቶብኝ ነው።
እሺ ደንበኛችን ጉዳይ ሲታይሎታል። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ስክሪንሾት አንስቶ ይልኩልናል የቴሌ ብሩን ደረሰኝ
እሺ ትልኪልኛለሽ?
ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት
okay message አትልኝም?
ያንን ማድረግ አንችልም ደንበኛችን እዛ ጋር ወረቀት ጋር
ዝግጁ ሲሆኑ ይንገሩን ደንበኛችን እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት የቴሌ ብሩን እንትን ነው screenshot አድርጌ የምልከው።
አዎ የቴሌግራም account ኣችን ነው። ከስር ስልኮትና ስሞትን ያስቀምጡልን።
እሺ እሺ፣ ስለዚህ እናመሰግናለን። ሌላ የመረዳት ነገር አለ?
በቃ የለም።
እሺ፣ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።
እሺ።